ግን በምድር ላይ የምጠላው ፍቅር ሸምቶ ሆ መሸኘት ነው።
ፋንታዬ ካረገሽ ሽታዬ ያንቺ ብቻ ይሁን ጉዳዬ ፍቅር ለሰጠኝ ፍቅር እሰጣለሁ እታመነልኝ ሰው እታመናለሁ ግን በምድር ላይ የምጠላው ፍቅር ሸምቶ ሆን መሸኘት ነው ፋንታዬ ካረገሽ ሽታዬ ያንቺ ብቻ ይሁን ጉዳዬ ፍቅር ለሰጠኝ ፍቅር እሰጣለሁ ለታመነልኝ ሰው እታመናለሁ ግን በምድር ላይ የምጠላው ፍቅር ሸምቶ ሆን መሸኘት ነው አንችንማ አንችንማ እኔ አንችንማ አንችንማ ያን በቀረን ገብቶ መሄድ ልብዬ ደማ ልብዬ ደማ እሺ ብሎ እምቢ ማለት ወደሽኝማ ወደሽኝ ወደሽኝማ እኔን ብለሽ አላስከፋሽም ይጃልልሽ እኔን ውሰድሽ ወደሽኝማ እኔን ብለሽ ኮርቻ አልሄድም ይቅር ብዬሽ ያሳፍርሽ ኦሆ ልቤ ነይ ነይ ኦሆ ኦሆ ከወደድሽኝ ልውደድሽ ካፈቀድሽኝ ልቤን ልስጥሽ ፋንታዬ ካረገሽ ሽታዬ ያንቺ ብቻ ይሁን ጉዳዬ ፍቅር ለሰጠኝ ፍቅር እሰጣለሁ እታመነልኝ ሰው እታመናለሁ ግን በምድር ላይ የምጠላው ፍቅር ሸምቶ ሆን መሸኘት ነው ፋንታዬ ካረገሽ ሽታዬ ያንቺ ብቻ ይሁን ጉዳዬ ፍቅር ለሰጠኝ ፍቅር እሰጣለሁ ለታመነልኝ ሰው እታመናለሁ ግን በምድር ላይ የምጠላው ፍቅር ሸምቶ ሆን መሸኘት ነው አንችንማ አንችንማ እኔ አንችንማ አንችንማ የልቤን ሰው የምቃኔ መለወጥማ መለወጥማ መወሻሸት መሰራረቅ ዋገ ሆነማ አይገ ሆነማ ዋገ ሆነማ አትገሪኝ ጊዜ ሳንፈጂ አሰናብችኝ ቶሎ ሸኝ ወደሽኝማ እኔን ብለሽ ኮርቻ አልሄድም